የጭቃ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል